ማሊባባ ነው እ
ማሊባባዎች ነው።
እሺ ደህና ነሽ?
እግዚአብሔር ይመስገን አባት።
እ መኪና ፈልጌ ነበርና እሺ ምን አይነት መኪና ነው?
እ ባ- ባንክ የሚወጣለት ወይም ባንክ ያለበት እ፣ ነገር ነው የፈለግኩት።
ባንክ የምናያይዝበት አለ። ምን መኪና ልንገርህ?
ሼሪ ይኖራችኋል?
ሼሪ የለም፣ አሁን ላይ የለንም።
ምንድን ነው ያላችሁ?
አሁን ላይ compact አለ።
ይ- እ፣ ሱቃችሁ ወይ በአካል መጥቼ እ?
ይችላሉ፣ በአካል መጥተው መጎብኘት ይችላሉ።
የት ነው?
መስቀል ፍላወርና ፓስተር እንገኛለን። ሲመጡ ደውሉልን።
እሺ እ፣ ወይ በዚህ information ልትሰጪኝ ትችያለሽ? ያላችሁን አሁን
እችላ- እችላለሁ። እንደገና ደግሞ ቴሌግራም page ም አለን ማሊባባ dot net የሚል Okay፣ ቴሌግራም ልግባሽ።
አ ማሊባባ dot net ይላል። እዛ ላይ join አድርጎ ማየት ይችላሉ።
እሺ እሺ ይቻላል።